ማልበል
ሊዲያ
ሊዲያ ድምፅሽ አይሰማም። መጀመሪያ እስኪ በደንብ በይ። ማይክ ችግር አለበት እንዴ?
አይ የለበትም።
እኮ ከእንደገና በይ እስኪ።
ጤና ይስጥልኝ። ሄሎ ቪታ ሊዲያ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦት?
በኦሮምኛ
አከም ጅብቱ ሄሎ ቪዛ ሊዲያ ዳ ኦዴፈኖ ይመላበር ባደን ኑፊማ
ኒፊማ ነው በእሱ የተስማማ ነው። ቀደም
ኑፊ ብሳም እሺ። አከም ጅብቱ አከም ጅብቱ ሄሎ ቪዛ ሊዲያ ዳ ኦዴፈኖ ይመላበር ባደን ኑፊ ብሳ
እሺ፣ በእሱ እንጠቀም። ጥሩ በቃ እሺ፣ ጨዋሽ እሺ